ጤና ይስጥልን። ጉዳይ
ጤና ይስጥል። እንዴት ነሽ?
እግዚአብሔር ይመስገን።
ስራ ፈልጌ ነበር።
የምን ባለሙያ ኖት?
ባለሙያ እንኳ አይደለሁም። የግድ ባለሙያ መሆን አለብኝ?
እሺ፣ ምንድን ነው የሚሰሩት?
አሁን እም፣ ኮ- ማለት ኮ- በምን የሙያ ዘርፍ ነው እ, እኛ ጋር እንዲፈለግሎት ይላል?
ኮንስትራክሽን
ኮንስትራክሽን።
በኮንስትራክሽን አ፣ ማነው?
እሺ፣ ማን ልበል ስሞትን?
ክቡር አዲስ
ክቡር አዲስ።
አ፣
እሺ፣ ስልክ ቁጥሮትን ይንገሩን።
ዜሮ ዘጠኝ ሀያ ሶስት ሀያ ሶስት አስራ ስድስት አስራ ስድስት ዘጠና አራት አርባ ዘጠና አራት አርባ
አርባ እሺ የት አካባቢ ኖት?
ግን በጉዳይ አስፈጻሚ ምናምን ነገር ቢኖር ደስ ይለኛል። እንደዚ አይነት ስራ ላይ ነው ስራ ስለነበረ ከዚህ ግን ከኮንስትራክሽን በተጨማሪ እሺ እ፣ ሶስት የስራ ዘርፎችን ማስታወቅ ይችላሉ። እኛ app ላይ እ፣ አ።
በሶስት በሁለቱም እይዝልዎታለሁ ልምድ ካሉት በተለይ
ችግር የለውም። እሱን ስራ- እሺ ብስራተ- ብስራተ ገብርኤል አካባቢ ብስራተ ገብርኤል እሺ እ፣ ኮንስትራክሽን እና ምንድን ነው ያለው
እ፣ ጉዳይ ጉዳይ ማስፈጸም በኮንስትራክሽኑ ምን ያህል ጊዜ ልምድ አለዎት?
እ፣ አንድ ሶስት አራት
ሶስት አመት ስለ ጉዳይ መረጃ ከየት ነበር የሰሙት?
ማለት ነው። ስለየትኛው ጉዳይ ስለኛ ጉዳይ አጋጣሚ ነው ያልኩት። እ፣ ታክሲ ላይ የሆነ የእናንተ እቺ በራሪ ወረቀቷን ይዞ ሲያነብ ነው። ከዛ ነው የወሰድኩት የራሴ
ታክሲ ውስጥ ተለጥፎ ነው ያገኙት?
አ፣
እሺ መልካም። እሺ ሙሉ መረጃዎትን ተቀብያለሁ። ነገር ግን ወደ ስራ ገበያው ለመግባት ግዴታ በአካል ቢሮ መተው መመዝገብና orientation መውሰድ ስላለቦት እ፣ እንዴት ናቸው?
ለ orientation ኡ ደግሞ እኛ ነን ደውለን የምንጠራዎት
ኦ፣ እም፣ በተጨማሪም ደግሞ የተለያዩ ስራዎችን post የምናደርግባቸው Telegram channel አለ። እ፣ link ኡን በዚህ ቁጥር ልላክሎት እንዲቀላቀሉና ስራዎችን ማየት ይችላሉ በዛ።
እሺ፣ እሺ።
እሺ መልካም ቀን።